ጤና ይስጥልኝ ጉዳይ ማዛ እባላለሁ። ባኮ የሚሄዳው
መመዝገብ ፈልጌ ነበረ በቴክኒካ
እሺ፣ ስሞትን ነገኝ
እ?
ስሞትን እንዳሉ
ዝጋለ
ይቅርታ አልሰማሁትም። አናሉኝ
ዝጋለ ዝጋለ
ብዳለን ያሉኝ አ
የአባቶች ስም ደሴ
ብዳለ ደስ አ አ እድሜዎች ስንት ነው?
ሀያ ስምንት
ስልክ ቁጥር በዚህ ይገኛሉ ወይስ ሌላ ለያዝ?
በዚሁ ይገኛለሁ።
መልካም። የት አካባቢ ነው የሚኖሩት?
ጎተራ
መስራት የሚችሏቸው ስራዎች
እኔ የዲሽ ቴክኒሻን ነኝ።
ስለ ጉዳይ መረጃውን ከየት አገኙ?
መረጃውም በራሪ ወረቀት በኩል ነው ያገኘው።
በምን አሉኝ?
በ business card በ business card እሺ፣ ካርዱን ይዘውታል?
አ ካርዱ ጀርባ በእስክሪብቶ የተጻፈ ሀያ ሁለት ብሎ የሚጀምር ቁጥር አለ።
ሀያ ሁለት ዜሮ አራት ዘጠኝ ሀያ ሁለት ዜሮ አርባ ዘጠኝ አ መልካም እሺ፣ ሙሉ መረጃው ሞልቻለሁ። ነገር ግን ወደ ስራ ገበያው ለመግባት አንድ ቀን ወደ ቢሮ መምጣትና orientation መውሰድ ስላለቦ ቀጠሮ ለማስያዝ እንደውልሎታለን።
እሺ እሺ በተጨማሪም ደግሞ የተለያዩ ስራዎችን ቴሌግራም ቻናላችን ላይ post ስለምናደርግ ቻናል እንዲቀላቀሉ link ኡን እልክሎታለሁ። ቴሌግራም ይጠቀማሉ አይደል?
አ በዚህ ስልክ እጠቀማለሁ ይላል።
መልካም እሺ፣ እልክሎታለሁ። እናመሰግናለን። መልካም ቀን።
እሺ ለሁላችሁ